አዎ ካሮት ውድ ነው።
hello ጤና ይስጥልኝ ቺፕ hello ሰላም ነው?
ሰላም
ምጥን አልሚ ሽሮ order ሰጥቼ ነበረ።
okay ምንም አልተደወለልኝም። ምንም አልለም።
እስቲ ስልክ ይነግሩኛል check ላድርግ እዚህ ስልክ ዜሮ ዘጠኝ አስራ አንድ
አስራ አንድ ሰባ ሰባት ሰባ ሰባት ሰላሳ አንድ ሃምሳ ስምንት ሁሉም አውቆታል። ይህን ስልክማ
የሽሮ መቼ ትናንትና የታዘዙ አይደል?
አ አ
okay አዎ። እሺ አንዴ warehouse ካለ check አድርጌ ደውሎት assign ተደርጓል ሹፌር እና እሺ picked up መደረግ ነው የቀረው። እሱን ደውዬ እነግሮታለሁ።
እሺ እሺ